ሄሎ ጤና ኢንስቲትዩት ነው?
ሄሎ እኔ ይሰማኛል።
ፍሊንት ስቶን ሆንሽ? እባክዎ ምን ልርዳው?
አክሲዮን ሽያጭ መረጃ ሰምቼ ነበር።
እውነት ነው። የት ምን ላይ ነው የሰሙት?
ቴሌቪዥን ማስታወቂያ ላይ ነው።
ቴሌ- ቲቪ ላይ?
አዎ።
ኦኬ። እሺ ስሞትን ማን ልበል? ሄሎ ሰላም ፍታ እህ እህ እህ። ኦኬ እሺ እ አክሲዮኑ ከሐምሌ አንድ ጀምሮ ነበር መሸጥ የጀመርነው እና ከሐምሌ አንድ ጀምረን ነበር መሸጥ የጀመርነው እና ዝቅተኛው አርባ ነው እ በሽያጭ ላይ ወጣ ነው። ዝቅተኛው አርባ ከፍተኛው ደግሞ አራት ሺህ ነው። ያ ማለት ከሀያ ሺህ ብር ጀምሮ እስከ ሁለት ሚሊዮን ድረስ ማለት ነው።
እሺ፣
እዚያ አድ- አዲስ አበባ ነው ያሉት?
አዲስ አበባ ነው።
okay የ- የ- ለበለጠ መረጃ ወደ office ኣችን ጎራ ማለት ይችላሉ።
ያ ያለውን አድራሻ ሁሉም የለም።
ነገር እ ቦሌ ቦሌ ል- ገርጂና ልደታ አለን። የትኛው ይቀርቦታል እርስዎ?
አይ በቃ እሺ፣ አማርጬ እመጣለሁ።
ወይም ደግሞ የማይመቸው ከሆነ እ የሽያጭ አማካሪዎቻችንን መላክ እንችላለን ወደ በቃ እርስዎ።
እሺ፣ ቆይ ላስብበትና እም፣ አናግርሻለሁ። እሺ።
እሺ